ሄሎ
ሄሎ ሰላም ነው ጤና ይስጥልኝ
ኢንተርኔት ሕክምና ማዕከል ነው የምንለደዋል
ከምኒልክ ሆስፒታል ነው የምንደውለው ከ emergency ሽመለጠዋል ካን ተነስቶ ነበረ ዛሬ ጠዋት ስልክ ቁጥር ልስጦት result ፈልገው ነው
አዎ ውጤት እየጠበቅን ነው አልተላከልን እሺ እኔ የ patient privacy ተብሎ ውጤት እኔ ጋር ሊኖር አይችልም እ ውጤት የሚልክሎት ለ patient privacy ተብሎ ምክንያቱም የእርስዎን ውጤት እኔ ማየት አልችልም ውጤት ማየት አይ፣ እርስዎ- የምችለው ስልክ ሄሎ፣ ሄሎ።
ልስጦትና እስኪ ስልክ በዛ ስልክ ደውለው ያውራቸው
ስልክ እሺ ዛሬ አይደርስም ማለት ነው
እ ከእነሱ ጋር ቢያወሩ አይሻልም ስልክ ልስጦትና
እሺ
ልንገረው አ
ዜሮ ዘጠኝ ሰማንያ ስምንት
እሺ ሰማንያ ስድስት
እሺ ሰማንያ ሰባት
እሺ ሰማንያ ዘጠኝ
እሺ ይኖራል ቢሮ ደውሉላቸው አሉ